hello ሰላም ጤና ይስጥልኝ።
እነሱም የወይዘሮ ሙና ስልክ ነው?
አይ አይደለም
እሺ የአቶ አይበር ስልክም አይደለም?
አይደለም።
እሺ ይቅርታ ስልክ የት ነው?
ይቅርታ የወይዘሮ ትዕግስት አዎ ነው።
እሺ ከ STEM for Kids ነበር የምደውልልሽ።
እሺ
እሺ ልዑል የ summer camp class ወስዶ ነበር አይደለ?
አዎ ነበር።
እንዴት ነበር ቆይታ?
ጥሩ ነበር።
እሺ ስለዚህ አንድ October ወር ነው የወሰደው።
አዎ July ላይ ነው አይደል የወሰደው?
አዎ July ላይ ነው የወሰደው።
እሺ ስለዚህ October five የሚጀምር የ weekend class አለን።
እሺ
የመቀጠል interest ኡ ካላችሁ placement እንዲይዝልሽ ነበረ።
yeah፣ አሁን ምንም ያሰብኩበት ነገር የለም። አውርተናል። ስራ አስወጣው እህም፣ ፈልግ ከሆነ package ኦቹን already ስለተረዳዋቸው እህም። እ፣ ስለዚህ summer ላይ ብቻ ነው የሚቀጥለው weekend ላይ።
አዎ እሺ በጣም ጥሩ መልካም ቀን።
እሺ።